ጤና ይስጥልን ቤት ቤት
ከአልገቡም የማካ ምሳ መልስ
ገባሉ። ማንም ፈለግ አረ ካሽ አስተካክሉልኝ። እንትን ፕሪንተር አንዱን በላይ ነው።
የት ነው?
አይ ሞገስ ከጠዋት ጀምሮ እኮ አልሰራንም ማለት እሺ የት ነበር?
እ?
የት ነው ያለኝ?
ሞገስ ነኝ ስሬ
ሞገስ ስሬ
ኬት ነው ስሬ ስሬ
እኮ ኬት ነው?
ከየት ነው?
አ
ምን አልሽኝ?
ሞገስ ኬት ነው ነው እያልኩ ያለሁት።
ከስሬ ከስሬ እኮ አልኩሽ እና ከሽ- ሽሬ ነው ያልኩኝ እንዴ?
አ ከሽሬ ስሬ ስሬ
እሺ ምንድን ነው የተበላሸብክ? ልንገርልኝ።
printer printer ለገዛኝ ደወልክለት?
ማለት ዳዳው እኮ አያነሳም።
እሺ ለምሳ ወጥቶ ይሆናል እኮ ቴሌግራም ስምንት ላይ ሰዓት ሆነ አወራከው?
እኮ ቴሌግራም ላይ አዎ ቆይቶ ነው የወጣው። ለዛ ነው ቴሌግራም ላይ አወራከው?
አ አ ቴሌግራም ላይ ላክለት እስኪ ልኬለታለሁ።
ቴሌግራም ላይ እኮ ሲገባ አዎ።
ይመልስላል። ስለሌለ እኮ ነው።
እሺ እሺ